የለም።
እሺ ጤና ይስጥልን። ሰላም ጤና ይስጥልን ቤተሰቤ።
አለን። አዎ። የ withdraw ለማድረግ invalid amount እያለኝ ነበር
በቂ ብር የለም።
አለው።
እንትን የሆነ ባይ ይሆናል ወይ ደግሞ መቼ ነው deposit ያደረከው?
አረ በዚህ ተጫውቼ አላውቅም ቆይቷል።
አዎ እንደዚህ አሁን deposit አድርገህ game ሳትጫወት withdraw ካለከው አያወጣልህም።
no አይደለም ተጫውቻለሁ እንጂ አሁን ዛሬ withdraw አድርጌ ዛሬ የከፈትኩት ይኸኛውን በሌላ account ነበር እጫወት እሺ በዚህኛው account ደግሞ ከፍቼ እየተጫወትኩ ነበረ።
እሺ withdraw ለማድረግ ግን በቃ የተወሰነ ስንት ሁለት ብር ሺህ ብር ለማድረግ?
withdraw አደርገልኝና እ አስር ሺህ ደግሞ withdraw ላደርግ ብዬ እምቢ አለኝ።
በዚህ ሳምንት ስንት አውጥተሃል? ብዙ አውጥተሃል?
አልዋጣውም አልዋጣውም አልተጫወትኩበትም ሲጀመር ይህን account እስኪ screenshot አድርገህ ላክልን የብር amount ኡ ያለበትን የብር amount ያለበትን አዎ።
እሺ አዎ፣ አሁን ቴሌግራም ላክልሻለሁ ላይ ላክልኝ። እሺ እሺ
ቅድም አዋሪኝ ያልሽው ሰው ነበረ። አዋሪኝ ልጅ ማን ነበር? አምራዊ አስራሚ ከዘራ ነገር ሲሆን ደግሞ መልእክቶችን በግራ መጣጣለ በቃ እንትን አይልሃለሁ ቆይ ዝጋውና ያው ልዝጋውና እየዞረ ስለሆነ እያወራንበት ስለሆነ ነው። ቆይ አንዴ በቃ ልዝጋውና ዝጋውና እሺ አይልሃለሁ እሺ